ጤና ይስጥልኝ መስፍን
አብሮ ይስጥልኝ የ printer software አስቸግሮኝ ነበረ
ማን ልበል
አቤል ኬት ሰንዳፋ ነው እሺ ከሰንዳፋ።
አቤል ገዛኸኝን ወይም አቤልን contact አድርጋቸው እሺ
እ እ አቤልን ገ- ወይም ደግሞ ገዛኸኝን contact አድርጋቸው
ማለት አልገባኝም
ስለ ፕሪንተር ነው ያልኩህ አይደለ
አዎ ናቸው የሚያስተካክሉት።
no ማለት የፈለግኩት ፕሪንተር ቤትማን የሚለው ሶፍትዌር አለ አይደለ እህ ቤ- ቤትማን የሚለው ሶፍትዌር እሺ የኬን ነው ማለት ነው እሱን ያስቸገረኝ ምንድን ነው የሚልህ
እ፣ run እያደረገልኝ አይደለም ምንም እየሰራልኝ አይደለም ምንድን ነው የሚልህ የሚያመጣው ነገር አለ
አዎ እስኪ አንዴ እሱን ፎቶ አንስተ ቴሌግራምን ትልክልናለህ እሺ እሺ መልካም ቀን እሺ